ጤና ይስጥልኝ ስፖርት ባኮ ምን ልርዳዎት?
እንትን ቦነሱ መርጬ መድቤ ነበርና እሺ
እና እንደገና ድገመኝ አለኝ። አካውንቴ ያለ ሂሳብ ብዙ ነው።
እንደ እንደገና ድገመኝ አለኝ።
አዎ እንደገና ሌላም ምረጥ አለኝ። ቦነስ ቦነስ ተጫወት ነው የሚለኝ።
እሺ ቦነስ ብር ብዙ ካለ ቦነስ እስኪያልቅ ድረስ ይጫወቱና በገንዘብ ያስመድቡታል።
ስንት ጊዜ ነው የምት- ቦነስ የምትመደው?
እስኪያልቅ ቦነስ የሚለው pa- part ላይ ያለውን ብር ይዩትና እሱ እስኪያልቅ ድረስ ማለት ነው።
okay አሁን እንደዛ ነው እንጂ ባ- ባለህበት እንትን መጫወት አትችልም አንድ ጊዜ?
ይቻላል ግን ይቺ ቦነሱን በቦነስ ነው የሚያስመድበው መጀመሪያ
okay እሺ